hello ጤና ይስጥልኝ።
አቤት ልርዳው?
ሰላም ነው?
እግዚአብሔር አቤት አ ትናንት ደውዬ ነበረና እሺ
እና ፀጉር ማሳደጊያ ብዬ ነበረ እና ፈልጌ ነበረ እና ቦታ የጠቆምሽኝ አቅጣጫው ምናምን እ ወደ የት ነበር? ወደ ለቡ ያልኩክ ነህ?
አ አዎ ለቡ እሺ ለቡ የቱ ጋር መሰለ? ሙዚቃ እንትን ከመብራት አደባባይ ወደ ሙዚቃ ቤት የሚወስደው መንገድ ላይ ያለልክ።
ምን እ- ምን እንትን ጽሁፍ አለው አዎ ቢ- የፋርማሲ ግን ድሮ ጋር ፋርማሲ የሚል ቢጫ ነው ብዛ እንትን color ኡ
ምን የሚል ድሮጋ ድሮጋ ድሮ ጋ ፋርማሲ የሚል እዛ አካባቢም ብጠይቃቸው ያሳዩሃል እና ቢጫ ፋርማሲ ማለት ነው።
እሺ እሺ ስለደወልክ እናመሰግናለን።
እሺ